ጤና ይስጥልን። በሽት bet bet
እንዴት ነሽ? ሰላም ዋልሽ?
ሰላም
ትናንትና withdraw አድርጌ እንትና አልገባልኝም ወደ ንግድ ባንክ ማለት ነው።
በዚህ ስልክ ነው።
አዎ በዚህ ቁጥር አዎ።
ስንት ብር ነው?
አራት ሺህ አራት ሺህ ምናምን ነው። አራት ሺህ ነው።
አንዴ ጠብቀኝ፣ check ላድርግ።
እሺ።
ቴሌብር account አስራ አንድ ስልሳ አራት ሰማንያ አምሳ ሶስት ነው።
አዎ
confirm አድርጌ ይልሃሉ ገብቶልሃል። status ኡ ላይ ማለት ነው confirm የሚል ከመጣልህ እኛ ስለሆንን የምናደርገው ማለት ነው መደወል አለብህ። እሺ ሌላ ጊዜ ቶሎ እንዲገባልህ እሺ እናት ተደወሉ። እናመሰግናለን። መልካም ምሽት።
አይሽ